ሄሎ ሄሎ ሰላም ጤና ይስጥልኝ አብሮ ይስጥልኝ። ደህና ነሽ?
አለን እግዚአብሔር ይመስገን።
አብዲሳ እባላለሁ። መጥቼ ነበር ባለፈው። ሰኞ ነው ማክሰኞ እሺ ማሽን እንደሻጡልኝ ብዬ እ
እ፣ ልመልሰው ነበረ ፍቃድ እየመለስኩኝ ነበረ። ማሽኑን እንደሻጡልኝ
ለማስወገድ ፈልገህ ማስወገድ አይደለም እ ገዢ ከተገኘ እናንተ እንደሻጡልኝ ነበረ ውይ እዚህ ማሻሻጥ አይቻልም።
ነው እንዴ?
አዎ እዛው ገቢዎች ፈልገህ ነው አንተ እዛው ሰው አለ።
አግኝተህ ያንን ሰው ይዘህ ተመላሽ እኔ ባለቤት ለውጥ ላስፈ ወደ እንጂ እዚህ እናንተ ጋር አይቻልም።
እኛ ጋር ምንም ሰው አናገኝም። የትኛው ነው ማሽንህ?
ትንሿ ናት እኮ PLA ነው PLA ሶስት መቶ ስልሳ ሁለት ወረቀት የምጠቀልለው አዎ ትንሿ አይ፣ የለም አብዛኛው እዚህ የ memory ምናምን ስለሚከፍል አዲስ መግዛት ነው የሚፈልገው።
ነው እንዴ?
አዎ፣ አሁን እኔ ከአንተ እሱን ማሽን ብገዛ የ memory ይከፍላለሁ፣ የማዘዋወሪያ አለው፣ የሲም ካርድ አለው። ያን ያህል OK።
process ስላለው ከዚህ ሁሉ አዲሱን ብገዛ ይቀለኛል። ለአንተም የምከፍለው ክፍያ አለ ስገዛ፣ ከዛ እዚህ የምከፍለውም አለ። ያንን ያንን OK።
ሲያስቡ አዲሱን መግዛት ነው የሚፈልጉት።
OK ስንት ነው እነዛ አይነት እንትን ማሽን በኛው ላይ ገበያ ላይ የለም እስካሁን ድረስ አልመጣም። ቆየ
ነው እንዴ?
ብዙ አመት ሆነ አልመጣም እሱ ማሽን እ፣ እንዴት ነው የምሸጠው ታዲያ? በምን ሂሳብ ነው?
እኮ ገቢዎች ጋር ገቢዎች ጋር አሁን ሰዎች customer ኦች ሲሄዱ አዲስ ለመግዛት የት አካባቢ ገብቶኛል።
ያገኛለሁ ምናምን ሲሉ እዛው promote አንተ ታደርጋለህ እንዲነግሩ ገባ ግን ዋጋው በምን እንዴት ልነግራቸው ይችላል?
ያው ከዚህ አሁን እንዳላሰድዱ ገበያ- እኮ ነው።
ገበያው ላይ ካለው ዋጋ ቀነሰ ትችልሃ ስንት አንተ እንደሆነ ለምን እኮ አላውቅም።
እኔም ገበያ አላውቅም አባዬ አ- አታውቂም?
እኔም አላውቅም እሺ እንደዛ ከሆነ እሺ እነሱ ጋር ጠይቃቸው ገቢዎች ጋር ጠይቄ ግን ወደዛ እመጣለሁ አይደል?
ትችላለህ ሰው ገዢ ካገኘ ትችላለህ አዎ ይኸውልሽ።
የ memory ው አንተ አሁን ሁለት ወረቀት የሚጠቀልለውን አይደል ያልከው አዎ አዎ የ memory የሚከፍል ከሆነ የ memory እዚህ መጥቶ የሚከፍል ከሆነ አራት ሺህ ብሩን የማዘዋወሪያ የካርድ የሚከፍል ከሆነ ትችላለህ።
አዎ።
መብት ነው። ገቢዎችን አማከር፣ ሰው ያገናኘው እነሱ ጋር።
OK OK ይሄ በቃ እሺ እሺ እሺ thank you እሺ